hello ጤና ይስጥልኝ።
ሰላምን ከድር አጋር ነበር የምደውለው አባይ ቲቪ
እሺ፣ አቤት ምልካደስ
እ link ልኬልሽ ነበረ SMS ላይ አይተሽዋል?
አልገባልኝም።
እሺ አሁን እልክልሻለሁ። link ኡ ላይ ነክተሽ በ website ኣችን ትመዘገቢልኛለሽ።
እሺ፣ ከተመዘገብሽ በኋላ ደውዪልኝ እሺ።
እሺ፣ ካርድ ግን የለውም ስልኬ።
እሺ በማንኛውም ሰዓት ትችያለሽ። እስከ ነገ።
እሺ፣
እሺ
እሺ ላክልኝ።
እሺ አሁን ልክልሻለሁ።
እሺ